ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የሕይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ አንድ ለእናቱ ትረካ ክፍል 24 እና የመጨረሻውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ የመጨረሻው ክፍል
ታጠቅ ብሎ ፈረስ ካሳብሎስ ማርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ፈረሱ አባት ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ
ምዕራፍ 53 የመጨረሻው ዘመቻ አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴባስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማሳደድ ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ ሀገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጎድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ የአንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ሥራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጠላቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነጻ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ የአቶ በዛብህ እና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በሰፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ትተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸው ውስጥ አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳ ከየአቅጣጫው የሚተኮስ ጥይት ሲያፏጭባቸው ይውል ነበር። ሁሉን ነገር እርግፍ አድርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ሕዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩቸውን ታማኝ ጀግኖች ያበረከቱላቸውን ደንቢያን፣ አለፋንና ጣቁሳን፣ አቸፈር ወንድዬን ሳይቀር ወታደራቸው አጠፋቸው። የራሱ ጠላት የሆነ ህዝባቸው የጠላቸው ንጉሠ ነገሥት በዚህ ችግር ላይ ሆነው ያ ሁሉ ጥረታቸው ለእርሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስጎተቱ ከስልሳ ሺህ አስር ሺህ አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሠ ነገሥት ምንም እንኳ ከጥቂት ዓመታት ወዲህ ጀምረው ሲሰሯቸው የሚታዩት ስራዎች ሁሉ ተስፋ ከመቁረጥ የመነጩ እየሆኑ ቢታዩ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥለው ጉዞ በጀመሩባቸው ቀኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሠ ነገሥት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰርብርባቸው እንዳልቀረ ተረድተውት ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሠ ነገሥት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሠ ነገሥታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሠ ነገሥት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘለዓለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ አስራ አንድ ቢትወደዶች፣ ሌሎች ብዙ መኳንንት፣ ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳ ላቀዱት ዓላማ ሲሉ በእስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለህ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ከተለየው ወዲህ እነዚህን መድፎች አሰራው። ከተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተም በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለር የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝድ ራሳም ይህም ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመስራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ክላውደን የጻፈው ትዝ አለው። ሀገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ የንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ። አጼ ቴዎድሮስ ታላላቆቹን መድፎች ሁሉ ተራ በተራ እያስጎተቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት አቶ ራሳም ሰዎቻችሁ ወደ አገሬ ምድር መግባታቸውን ሰማሁ። በምናደርገው ጦርነትም ምናልባት ያሸንፉኝ ይሆናል። ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አሸነፍ ይሉ ይሆን ወይስ የራሱ ሕዝብ ከብቶት የአንድ ተራራ ገዥ የሆነውን ካሳን? እንደ መጀመሪያው የኢትዮጵያ ንጉሠ ነገሥት ባለሁበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ ሄጄ ወይም ሰዎችን ልኬት አገሬ ምን ትፈልጋላችሁ እላቸው ነበር። አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ከመጠባበቅ በቀር ምንም ለማድረግ አልችል አሉ የመቅደላን ተራራ በእጃቸው እያመለከቱ። ሚስተር ራሳም ራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያስሩትም በአሳሪና በታታሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘውት ቆይተው ስለነበር ሊጠላቸው ቢሞክር እንኳ ልቡ እሻልለው ስላለ ስሜቱ እያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃን ሆይ አለ። አጼ ቴዎድሮስ ንግግራቸውን በመቀጠል በደብረ ታቦርና በመቅደላ መካከል በቀሩልኝ ትንሾች የግዛት ክፍሎች ያለው ሕዝብ እንኳ አምጾብኝ ለመሞት የማልፍበት መንገድ ስጡኝ። ዳግመኛ ይመለስብናል ብላችሁ እንደሆነ ይህ አይደረግም። ሕዝቤ ብቻ ሳይሆን ወታደሬም አብዛኛው ከፍቶኛል። ተውኝ፣ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላቸው እምቢ አሉኝ። እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው። በግፍ እንዳልቀጣኋቸው እግዚአብሔር ያውቃል። በእሳት ስለ መቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በሳት ነው የሚቀጣቸው። እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተሸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሖችን ከጥፋተኞች ጋር አጥፍቼ ይሆናል። ግን እግዚአብሔር ኃጢአተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ከኃጢአተኞች እኩል ወይም ይበልጥ ያልቃሉ። አቶ ራሳም ይህ አድራጎቴ በአንተ ላይም ተፈጽሟል። እነ ካሜሮንን፣ እነ ስተርንን፣ እነ ሮዜንታልን፣ እነ ናፖሊዮን ሶስተኛን፣ እነ ራሳልን ስለጠላው አንተን የልብ ወዳጄን አሰርኩህ አሉ አጼ ቴዎድሮስ ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰርኩ ብለው አይዘኑ አለ ሚስተር ራሳም። ንግግሩን ቀጠለና ጃንሆይ አሁን እስሬ ተፈትቼ አብዛኛዎቹ የእስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ። በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚበሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ። አጼ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ። ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው። ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቅን ልመና ችላ ካለው የእንግሊዝ መንግስት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው፣ በንግግር ችሎታው ለኢትዮጵያና ለሕዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያውቁት ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል በዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ትተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንት መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መስክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። በዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረግኳትን አገሬን አሳጣችሁኝ። አሁን ደግሞ መቅደላንም ልታሳጡኝ ትፈልጋላችሁ ማለት ነው። ለመሆኑ እናንተ የእግዚአብሔር ካህናን ናችሁ ወይስ የሰይጣን? የሐሰት አባት ዲያብሎስ ነው። የእርሱ ተከታዮች ሁሉም ዋሾዎች ናቸው። በእግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን የሐሰት አባቶች አይሆኑም። እናንት ካህናተ ጣዖታት ሥጋ ወደሙ መቀበል የተውሁት በተቀደሰው የክርስቶስ ሥጋና ደም ላይ መርዝ አጥምዳችሁ ልትገሉኝ እንደተዘጋጃችሁ ስለደረስኩበት ነው። አለቃችሁ ብዙ ዕቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ዕቁባቶች ማስቀመጥ ጀመርኩ። ዕቁባቶችን በስልቦች ታስጠብቅ አይታችኋል። ጥበቃው ያስፈለገበትም እናንተን በመጠርጠር እንጂ ተመኳንንቴና ተሰራዊቴ መካከል ማንንም ጠርጥሬ አይደለም። ወታደሮቼ በጾም ቀን ሥጋ እንዲበሉ ፈቅጄላቸዋለሁ። ምክንያቱም እናንት ባሳመጻችሁት ሕዝብ መካከል ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው። በሉ አሁን ሂዱልኝ አሉ። ለጳሩቄስ ለአንድ ቀን እስራት ወደ እስር ቤት ተላከ። አፄ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በእርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር። ከእቴጌ ተዋበች ጋር በተክሊል ሲቆርቡ ቀደም ሲል የእርሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ሰላማ እንኳ ሊያገኙት ያልቻሉትን ከማንኛውም ሴት ጋር ያለመልከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር። እቴጌ ጥሩ ወርቅን በእቴጌ ተዋበሽ ምትክ ለመቀበል ብዙ ብዙ ምክንያት ከከለከላቸው በኋላ ግን በግልጽ የያዟቸው ዕቁባቶች ነበሯቸው። አፄ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር። በኋላ ግን ጠላቶቻቸው እንዳስወሩት ሰካራም ባይሆኑም የሕዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ሥራ ላይ ሳሉ ከመጠጡ ቀርቶ ከምግብም አይድፈሩ እንጂ የረፍት ሰዓቶቻቸውን የተወሰነ መጠን ያለው መጠጥ መመጠጣት ያሳልፉት ጀምረው ነበር። በኦርቶዶክስ ሃይማኖት እጅግ የጠነከረ ጥንቃቄ ነበራቸው። ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ሥጋ በመብላት ሕይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር። እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር። ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ንጉሠ ነገሥት ቴዎድሮስን እንደዚያ በሕዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬ ናዳ ተገፋፍቶ ነበር። አፄ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ሕዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ሲያስተኩሱ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምፅ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር። አፄ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስተር ራሳም ዘወር ብለው አቶ ራሳም ሕዝቤ ባይከዳኝ ኑሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና እርዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራት አይቀርም ነበር። እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ። እርግጥ ነው ጃንሆይ፣ ለወደፊቱም ቢሆን ማሰራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምፅ። አይ አሁንማ ሁሉ ነገር አልፏል አሉ አፄ ቴዎድሮስ ጥልቅ ሐዘን ከሚታይበት ፈገግታ ጋር። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው። የአንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ ሀገር መሄድ ነው አሉ። ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር። ምዕራፍ 54 ምን ነው በመቅደላ ጩኸት በረከተ አጼ ቴዎድሮስ በቀረችላቸው ግዛት በመቅደላ ሁነው የእንግሊዞችን መምጣት ሲጠባበቁ ሁለት ሳምንት ያህል አለፉ። ከዚህ በኋላ እንግሊዞች በኢትዮጵያውያን እየተመሩ ወደ መቅደላ በተቃረቡበት በዚህ ጊዜ መቅደላ የሐዘንና የልቅሶ የፍርሃትና የሽብር አምባ ሁና ነበር። አውሮፓውያኑ እስረኞች ካሁን አሁን እንታረድ ይሆን እያሉ በየጎጇቸው በፍርሃት ይሰቃያሉ። በሙሉ እንዲለቀቁ ታዞ ብዙዎቹ ከተለቀቁ በኋላ ተራቸውን መጠበቅ አቅቷቸው ሲጯጫው ስላዩ የተናደዱት ንጉሠ ነገሥት የሙሉ ምሕረት ትእዛዛቸውን ሽረው እንደገና የክስ መዝገባቸውን አስቀርበው በመመርመር ጥፋቱ ቀለል ቀለል ያለውን በቀኝ ጥፋቱ ከበድ ከበድ ያለውን በግራ ሲያቆሙ ቆይተው በቀኝ የቆሙትን እናንት ሂዱና አርፋችሁ ቆዩ፣ እያየኋችሁ ከድታችሁ ከምናደድ ስሞትላችሁ ነጻ ትሆናላችሁ ብለው ሲመልሷቸው ወደ ግራ ዙረው ቀድሞ ስትሰሩብኝ የኖረው በደል አንሶ አሁን ደግሞ እንግሊዝ ስለመጣ ፈርቶ ይለቀናል ብላችሁ ስላሰባችሁ በበደላችሁ መሰረት ትሞታላችሁ። አጥፊዎች ናችሁ ብዬ ቀጥቻችኋለሁ። በዚህ አጥፊ ተሆንኩ በእርግጥ ንጹሖችን ገድዬ ተሆንኩ ቀድማችሁ ሂዱና ክስ አቅርባችሁብኝ ቆዩኝ በማለት ለመጨረሻ ጊዜ በጥይት አስደብድበው በገደል አፋፍ የጣሏቸው ከአንድ መቶ ዘጠና በላይ የሆኑ ሟቾች ወዳጅ ዘመዶች በየአቅጣጫው ያለቅሳሉ። በየጎጆው በየድንኳኑ ልቅሶ ይሰማል። መቅደላ አምባ በታላቅ ሐዘንና ሽብር በተስፋ መቁረጥና በችግር ስትተራመስ ከሰነበተች በኋላ በሰር ሮበርት ናፒየር የሚመራው ሰላሳ አምስት ሺህ የሚሆነው ከእንግሊዞች እና ከህንዶች ወታደሮች መካከል የተውጣጣው ሰራዊት የበሽሎን ወንዝ ተሻግሮ ወደ መቅደላ ሲጓዝ ንጉሠ ነገሥት ቴዎድሮስ ራስ እንግዳንና ፊት አውራሪ ገብርዬን ሚስተር ራሳምን አስከትለው ወደ ተራራው አናት ወጡና ሩቁን አቅርበው በሚያሳይ መነጽራቸው ተመለከቱ። በኋላ ራስ እንግዳን ፊት አውራሪ ገብርዬን ሌሎችንም የጦር አለቆች በድንኳናቸው ሰብስበው ስለ ጦርነቱ ምክክር ጀመሩ። እንግዲህ ምንም ቢመጣ የምንፈራበት ምክንያት የለም። እርግጥ ነው ብቻችንን ቀርተናል። እንዳያችሁትና እንደሰማችሁትም እንግሊዞችን እየመሩ ያመጧቸው ጠላት ሀገራቸውን ቢረግጣት መከላከል የሚገባቸው ኢትዮጵያውያን ናቸው። ባላምባራስ ካሳም ዋናው መንገድ ጠራጊና አስተናጋጅ ሆኗል አሉ። እኔንስ ይጥላል። በየሄደበት በየደረሰበት ቅኝ ግዛት መመስረት ዋና ዓላማው የሆነውን የእንግሊዝ ጦር ወደ አገሩ እምብርት ጎትቶ እንዴት ያስገባል? ኢትዮጵያውያን የግል ጉዳያችንን ለማስከበር የሀገራችንን ጠቅላላ ጥቅም ከመጉዳት የምንታገተው መቼ ነው? ምቀኝነታችንና ድንቁርናችንን፣ ክፋታችንን፣ ተንኮላችንን እንደ እውቀት እንደ ጀግንነት ከመቁጠር የምናቋርጠው መቼ ነው? ከክፉ ነገር ይልቅ መልካም ነገርን ለማጥፋት ከመሯሯጥ የምንታገሰው መቼ ነው? ወርቅ ላበደረ ጠጠር፣ ማር ላበደረ ሬት መመለስ የምንተወው መቼ ነው? እኔስ እንግዲህ ግድ የለኝም። ከአፈር ያነሳኝ አምላክ ወደ አፈር ሊመልሰኝ ሲፈቅድ በፈጣሪ ፈቃድ አላጉረመርምም። ግን ለዚች በምቀኞች በዓላማ የለሽ በጥባጮች ለተጎዳች ምስኪን አገር ወዮላት። ወይ አገሬ ድሆች፣ ወይ ሀገሬ በምቀኞችና በደንቆሮች ሴራ እንዲህ ትሆኑ። እንግዲህ አምላክ ያዘዘው ይሁና አሉ አጼ ቴዎድሮስ። ጃንሆይ እንግዲህ እንዳሉት ሁሉ አምላክ ያዘዘው ይሁን እንጂ የሰውን ነገርማ አይተነዋል። ለራሳቸው አገር ጠላት የሆኑትን ሁሉ ስተተቻለን ቀጥተናቸዋል። ልናገኛቸው ያልቻልን ቢኖሩ እግዚአብሔር ራሱ ይቅጣቸው። ዘላለማዊ እርግማንና እፍረትም በስማቸው ላይ ይኖር። አገሩን ከጠላት ጋር ተባብሮ የሚያስደፍርንም የመለኮት ቁጣ ዘላለማዊ ቦታ ያሳጣው አሉ ራስ እንግዳ። አሜን አሜን አሉ መኳንንቱ ሁሉ። እኛስ ብንችል እናቸንፋለን፣ ባንችልም የአገራችንንና የጀግናውን ንጉሠ ነገሥታችንን ክብር መደፈር ሳናይ እንሞታለን። ግን የራሱንና የአገሩን ክብር ሽጦ የራሱን ጥቅም የሚገዛ ስሙ ለዘላለም የተዋረደ ይሁን አሉ ፊት አውራሪ ገብርዬ። በዚያ የተቀመጡትን መኳንንት ሁሉ ወኔ ስለፈነቀላቸው ፉከራም በንግግሩ መካከል መቀላቀል ጀመረ። አጼ ቴዎድሮስ ግን ምንም እንኳ በቀራቸው ጥቂት ሰራዊት ታማኝነት ቢያምኑም ከልብ የሚያከብሯቸው እንግሊዞች ቀርቶ ከአህያ መንጋ ይበልጥ አድርገው የማያዩአቸው ቱርኮችና ግብጾች ከፍተኛ ብልጫ ባለው መሳሪያ በመረዳት በደጃዝማችነታቸው ጊዜ ባደረጉት ጦርነት በሰራዊታቸው ላይ ያደረሱትን ጉዳት አስታወሱና እኒህ በድፍረት ብቻ የሚተማመኑ ወታደሮቻቸው እንደ ሳትራት በሳት ውስጥ እየገቡ እንዳያልቁ ተጉ። ባንፈራም የምንፎክርበት ጊዜ አይደለም፣ እግዚአብሔር ያዘዘው ብቻ ይሁን አሉ አጼ ቴዎድሮስ። በዚህ ሁኔታ ሲመካከሩ ከቆዩ በኋላ የእንግሊዝ ጦር እንደደረሰ ጦርነቱን ለመጀመር ተወስኖ ስብሰባው ተበተነ። አጋጣሚ የሚመስሉ ነገሮች ሁሉ አንዳንድ ጊዜ ከፍተኛ ምስጢሮች አዝለው ይታያሉ። አጼ ቴዎድሮስ ጌታችን ኢየሱስ ክርስቶስ በተሰቀለበት ቀን እንግሊዞች ደርሰው ጦርነት ይገጥሙኛል ብለው አልጠበቁም። እንግሊዞችም ይህን አላሰቡም። ነገር ግን ለሕይወታቸው፣ ለዓላማቸው፣ ለስራቸው ትምክህታቸው አድርገው የኖሩት ኢየሱስ ክርስቶስ የድላቸው ሁሉ ፍጻሜ በተሰቀለበት ቀን እንዲጀመር አደረገ። የክርስቶስ ባሪያ እያለ ሲፎክር የኖረው የክርስቶስ ባሪያ እያለ ሲያሸንፍ የኖረው የክርስቶስ ባሪያ እያለ ሲቀጣ ሲምር የኖረው እውነተኛው ክርስቲያን ንጉሠ ነገሥት አምላኩ ለሰው ሲል መከራ በተቀበለበት ቀን ለእውነት ሊሞት ተዘጋጀ። ሕዝበ ክርስቲያን ሁሉ ሁለት ወር ግድም ሲጾም ኑሮ ያን ያለፈ ደረቅ ጊዜ ለመበቀል ድሃ ዶሮውን፣ መካከለኛ ኑሮ ያለው በግ ፍየሉን፣ ሀብታም ፍሪዳውን ለእርድ ሲያዘጋጅ እድሜውን ሙሉ በትግል በፈተና ያለፈው ንጉሠ ነገሥት ስለ ኢትዮጵያ በዓለ ፋሲካ ራሱን ለእርድ አዘጋጀ። አርብ የስቅለት ዕለት የእንግሊዝ ጦር መቅደላ ጥግ ደረሰ። ሮጌ በሚባለው ሜዳ ላይ እንደሰፈረ ንጉሠ ነገሥት ቴዎድሮስ ፉላ በሚባለው ቦታ መድፎቻቸውን አስጠምደው ወደ አራት ሺህ የሚሆን ወታደር በአብሮ አደግ የጦር መሪያቸው በፊታውራሪ ገብርዬ መሪነት ወደ ጠላት ጦር ላኩ። ራሳቸውም በፉላ እንዳሉ መድፍ ማስተኮሳቸውን ቀጠሉ። ነገር ግን እንደሰጉበት ሁሉ የኢትዮጵያ ወታደሮች ከነመሪያቸው በድፍረት ወደ ጠላት ጦር እየተኮሱ ሲገሰግሱ ለመመታት ምቹ በሆነ ቦታ ላይ ደረሱ። የእንግሊዝ ወታደሮችም ኢትዮጵያውያን ከያዟቸው መሳሪያዎች እጅግ ብልጫ ባላቸው መሳሪያዎቻቸው በአንድ ጊዜ ሲሰሩባቸው ብዙ ኢትዮጵያውያን እንደ ቅጠል ረገፉ። ከሟቾች መካከልም አዝማቹ ፊታውራሪ ገብርዬ አንዱ ነበሩ። የተረፉት ወታደሮች ወደ ኋላ አፈግፍገው ንጉሠ ነገሥቱ ወዳሉበት እንደደረሱ መርዶውን ነገሯቸው። አጼ ቴዎድሮስ የጦራቸውን ድል መሆን በመነጽር አማካይነት ተመልክተው ተረድተውት ነበር። ግን ያልጠበቁት ሌላ መርዶ ደግሞ መጥቶላቸው ነበር። ፊታውራሪ ገብርዬ ሙተዋል አለ አንድ ወታደር። አጼ ቴዎድሮስ ፊታቸው ልውጥውጥ አለ። ገብርዬ ሞተ አሉ ፊታቸው በሐዘን ጠቁሮ። አዎን ጃን ሆይ በጠና ቆስለው በዛፍ ስር እንዳስቀመጥናቸው ወይኔ ጌታዬን መልእክቴን ፈጽሜ ልብን ሳላደርስልህ ጥዬህ መሄዴ ነው ሲሉ ትንሽ ቆይተው አረፉ አለ ወታደሩ። በሐዘን የተመቱት ንጉሠ ነገሥት መድፎችን እያስኮተቱ ወደ መቅደላ ተመለሱ። ከአጼ ቴዎድሮስ ጀምሮ ሁሉም አልቃሽ ሆነ። ንጉሠ ነገሥቱ ከጥቂት ጊዜ ቀደም ብሎ በፊታቸው እየፎከሩ ያለፉት ብዙ ወታደሮቻቸውና ሹሞቻቸው በዚያ አጭር ጊዜ ውስጥ እንደ ቅጠል ረግፈው መቅረታቸውን ሲያዩ በአንድ ከባድ ሐዘን ተመተው ነበር። የገብርዬ መርዶ ሲነገር ደግሞ ሌላው ብትር ተጨመረ። ከቋራ እስከ መቅደላ ያልተለየው ገብርዬ ከጥቂት ሰዓቶች ቀደም ብሎ በወርቅ የነደደ የአንበሳ ቆዳ ለምዱን ለብሶ አንፋሮ ለፍቶ ጣምራ ጦር ይዞ በፈረሱ ላይ እንደሆነ ያንተ አሽከር ገብርዬ ያንተ ግራፊ እያለ አልፎ ከሳቸውና ከሰራዊታቸው ጋር አብሮ በሰራው ሰፊ ጎዳና ወታደሮቹን እየመራ ዘቅዝቆ የወረደው ገብርዬ ዳግመኛ የለም። ይህ ትዝታ በአጼ ቴዎድሮስ ልብ ገብቶ በእንባ ፈነቀላቸው። ፊታቸውና አንገታቸው በእንባ ታጠበ። ራስ እንግዳም በጥጋቸው ሆነው ሲያለቅሱ ቆይተው ጃንሆይ ይበቃል፣ ይተውት፣ ለስንቱ ጊዜ ነው? እኛም ዛሬ ወይ ነገ እንከተለዋለን አሉ። እሱስ እውነትህን ነው፣ ግን ለገብርዬ እምባ ይብዛበት፣ ተወኝ ላልቅስለት፣ በብዙ ቦታ ሲያፈስልኝ ኑሮ ዛሬ መጨረሻውን ጠብታ ላፈሰሰልኝ ደግሞ ዋጋ እምባዬ ይፍሰስለት አሉ። እንባው ከዓይናቸው እየፈለቀ መቅደላ በመላዋ በጩኸት በዋይታ ተናወጠች። ባሎቻቸው የሞቱባቸው ሴቶች፣ ጓደኞቻቸው፣ ዘመዶቻቸው የሞቱባቸው ወንዶች በአንድ ላይ ሲያለቅሱ ያለእምባ ቆሞ ለመመልከት የድንጋይ ልብ ያስፈልግ ነበር። አጼ ቴዎድሮስ በበነጋው የቅዳም ሹር ዕለት ከሰር ሮበርት ናፒየር ጋር መልእክት ሲለዋወጡ የመጣላቸው ደብዳቤ እስረኞችን ይልቀቁልን የሚል ብቻ ሳይሆን እጃቸውን በምርኮኝነት እንዲሰጡ የሚጠይቅ ስለሆነ እጅግ ተናደዱ። ግዴታቸውም በእንግሊዞች አልነበረም። አጥቅተው ለአጥቂ በሰጧቸው፣ ከድተው ብቸኛ ባደረጓቸው ወገኖቻቸው ነበር። ለናፒየር ደብዳቤ ሲጽፉም አድራሻው ለሱ ሆኖ መልእክቱ ለኢትዮጵያ ሕዝብ ነበር። የመረረ ስሜታቸውን የሚገልጽ ደብዳቤያቸውን ለሰር ሮበርት ናፒየር ከላኩ በኋላ ከሰዎቻቸው ለየት ብለው ሄደው በአንድ ቦታ ላይ ሰግደው ተንበረከኩና የሚከተለውን ጸሎት ለፈጣሪያቸው አቀረቡ። የሰማይና የምድር የባህርና የብስ ፈጣሪ ሆይ የፍጥሮችን ልብና ኩላሊት ሁሉ የምታውቅ የልቤን ምኞት ታውቀው ነበር። ከትቢያ አንስተህ በዙፋን ላይ ስታስቀምጠኝ ንጉሠ ነገሥት እንድሆን ብቻ ሳይሆን አገሬን ተውድቀት የማድን መሪ እንድሆን የመረጥከኝ መስሎኝ ነበር። አንተ የጣልክብኝ የመሰለኝን አደራ ለማስከበርም ከተገቢ ዓላማ ውጭ የሆነውን አንተ ጠብቅ ብለህ የሰጠኸኝን ሕዝብ በጠንካራ ብትር ለመጠበቅ ሞከርኩ። ይህን አልፈቀድክልኝም ኑሯል። አምላኬ ሆይ ፈቃድህ ይኸው ተሆነ። ትሑቱ ባሪያህ ካሳ ለፈቃድህ ተገዢ ነው። ውድቀቴን ካቀረብከው በአንተ በፈጣሪ ሳላጉረመርም ነፍሴን በእጅህ ላይ እጥላለሁ። ከጠላቶቼ እጅ ያንተን እጅ ስለምመርጥ ወደ አንተ መጥቻለሁ። ሰዎች ሊያውቁልኝ ያልቻሉትን ቅንነቴን አንተ ስለምታውቅልኝ ከሰዎች ይልቅ አንተ እውነተኛውን ፍርድ እንደምትሰጠኝ አምናለሁ። አንተን በተወሰነ የፍጡር ችሎታዬ በተወሰነ የመረዳት አቅሜ መጠን አውቀሃለሁ። አንተ ግን ውስንና ድንበር በሌለው የማወቅ ኃይልህ ራስህ ከአፈር የፈጠርከኝን ትንሽ ትል በሙሉ ታውቀኛለህ። ፈጣሪዬ ሆይ እንደ ሰው ሁሉ እሳትና ውሃ በፊት ያቅርበህ ወደምትፈልገው እጅህን ጨምር ብለኸኛል። እኔ የመረጥኩት ውሃውን ነበር፣ ያንተ ፈቃድ ግን የመረጥኩትን ውሃ እሳት አደረገብኝ። ከእናታቸው ሆድ ሳይወጡ ከተመረጡት አልቆጠርከኝም ይሆናል ግን ለሁሉም የምመካው በአንተ ብቻ ስለሆነ ብታጸድቀኝም ብትኮንነኝ ያለኸኝ ምስክርና ዳኛ አንተ ብቻ ስለሆንክ ወደ አንተ መምጣቴ ነው። መከራ ስለበዛብኝ በአንተ ተስፋ ቆርጬ ራሴን አልገደልኩም። የመከራዬ መጠን ከመጨረሻው ደረጃ ላይ ስለደረሰና በሰው እጅ ሊጥለኝ ስለሆነ ወደ አንተ ሸሽቻለሁ። ይህን ጸሎት ካደረጉ በኋላ ሽጉጣቸውን ከወገባቸው መዘው ሊጠጡ ሲሉ እነ ራስ እንግዳ ተጠራጥረው ወደ እሳቸው ቀረብ ብለው ቆመው ስለነበር ተሯሩጠው ሽጉጡን ሲነጥቋቸው ጥይቱ ባርቆ ጆሮአቸውን ጥቂት ዋጭሮት አለፈ። የዚህን አይነት ሙከራም ተዉት። ከዚህ በኋላ ከመኳንንቱ ጋር ብዙ ምክክር አድርገው ለማፈግፈግ የቀረበው ሐሳብም ዙሪያቸውን በከበቧቸው ኢትዮጵያውያን ጠላቶች የማይቻል መሆኑ ተረጋግጦ ስለቀረ በዚያ ሊሰራ የሚችለው ነገር ብቻ እንዲሰራ ተደረገ። በበነጋው ለሚከበረው በዓለ ፋሲካ ለአውሮፓውያኑ እስረኞች ሁሉ አንዳንድ ፍሪዳ ሲያዙ ለሰር ሮበርት ናፒየር እና ለሰራዊቱም ከደብዳቤ ጋር አንድ ሺህ ፍሪዳና ብዙ በግ ላኩለት። ሰር ሮበርት ናፒየርም አውሮፓውያኑ ተለቀው ሲላኩልኝ ስጦታውን እቀበላለሁ ብሎ ሰላምና እርቅ የፈለገ መስሎ የውሸት መልእክት ላከ። አጼ ቴዎድሮስም አውሮፓውያኑን ለመልቀቅ ወስነው ስለነበር ሁሉም ተለቀው እንዲሄዱ አዘዙ። ባሰናበቷቸው ጊዜም ሚስተር ራሳምን ወደፊታቸው ቀረብ አስደርገው አቶ ራሳም በል እንግዲህ ደህና ሰንብት ካሉት በኋላ ሁሉንም በሩቁ በሉ በቸርግቡ እያሉ አሰናበቷቸው። ፈረንጅ ሁሉ ጆሮውንና አይኑን ማመን እያቃተው እጅ እየነሳ ጉዞውን ቀጠለ። ይሁን እንጂ ከእንግሊዝ የጦር ሰፈር እስከ ተቃረቡ ድረስ ከአሁን አሁን በጀርባዬ አረር ተቀረቀረበት እያለ ያልሰጋ ፈረንጅ አልነበረም። ሰር ሮበርት ናፒየር በአጼ ቴዎድሮስ እጅ የነበሩትን እስረኞችና ሰራተኞች አውሮፓውያን ሁሉ ከተቀበለ በኋላ እሁድ ዝም ብሎ ውሎ ሰኞ የማዕዶት ዕለት ቃሉን አፍርሶ ጦርነቱን ቀጠለ። የመቅደላን ምሽግም በመድፍ በሮኬትና በጠመንጃ ጥይት ሲደበድቡት አጼ ቴዎድሮስ ጨርሰው ድል መሆናቸውን ስለተረዱ የቀሯቸውን ወታደሮችና መኳንንት እየመረቁና እየሳሙ አሰናበቷቸው። ብዙዎች መኳንንትና ወታደሮችም ሲሰናበቷቸው በእንባ ይንሰቀሰቁ ነበር። ራስ እንግዳ፣ ወንድማቸው ባሻ ፈንቱ፣ እነ ቢትወደድ ባህሪና ሌሎች ጥቂት ሰዎች ግን ለዚሁ አብረን እንሞታለን እንጂ አይደረግም አሉ። እንግዲህ ሞት እንጂ ሌላ ምን ይሰራ ብላችሁ ነው? ሂዱ በጠላት እጅ እንዳትንገላቱ አሉ አጼ ቴዎድሮስ። ጃንሆይ ዓለም ደግም ትሁን ክፉ የምናውቃት ተርሶ ጋር ብቻ ነው። የምትስማማንም ተርሶ ጋር በኖርንበት ጊዜ ነበር። የፊታውራሪ ገብርዬን እድል ባናገኘውም እንደዚህ ታለው እድል ደርሰው ሳናይ የመሞትን እድል አሁን ባናገኘውም ሕይወቶ ሲጠፋ ሳናይ በዚሁ መሞት አለብን። ስንት ቀን ሞትን አብረን አልፈነው ስንት ቀን አሉና ራስ እንግዳ ንግግራቸውን ሊቀጥሉ ሲሉ እንባ እንቅ አደረጋቸው። ጥቂት ቆይተውም ዛሬስ አንለያይም አሉ ጎርነን ባለ ድምፅ። አጤ ቴዎድሮስ ቢለምኑ ቢያዙ እነዚህ ሰዎች ከቆሙበት ንቅንቅ አንልም አሉ። ወዲያው የእንግሊዝ ወታደሮች ወደ ምሽጉ በር ሲጠጉ አጼ ቴዎድሮስና እኒህ ከአስር የማይበልጡ ጀግኖች ያለማቋረጥ ይተኩሱ ጀመር። ጥቂት እንደተታኮሱ ከአጼ ቴዎድሮስ ጥግ ጎን ለጎን ቆመው ይተኩሱ የነበሩት ራስ እንግዳና ባሻ ፈንቱ ተራ በተራ በጥይት እየተመቱ ወደቁ። አጼ ቴዎድሮስ ልባቸው በሐዘን ቢያርርም ለማልቀስ ጊዜ አልነበራቸውም። ብቻ የእነዚህን ታማኝ አሽከሮቻቸውን ሬሳ ከቀሩ ሰዎቻቸው ጋር ሆነው አስነስተው በቃሬዛ ላይ አጋደሙት። ከዚያም ተመልሰው ሲተኩሱ ቢትወደድ ባህሪ ተመተው ወደቁ። ወዲያው የእንግሊዝ ወታደሮች የምሽጉን በሮች ጥሰው ተሽጎደጎዱ። በጥጋቸው የቆመ ጋሻ ጃግራቸውም ጃንሆይ ጠመንጃውን ያስቀምጡና እንማረክ አለ። ተው ዝም በል ለእግዚአብሔር እንጂ ለእንግሊዝ ወታደር አንማረክም ብለው ሽጉጣቸውን ከወገባቸው መዘዙና አፈሙዙን ባፋቸው ጎርሰው ጠጡት። ሕይወታቸውን ሙሉ ሲደክሙ የኖሩት ንጉሠ ነገሥት በዚህ ሁኔታ ሕይወታቸውን እንዳሳለፉ የእንግሊዝ ወታደሮች እየተራኮቱ ደረሱ። አብዛኛዎቹ በየድንኳኑ ያለውን ዕቃ ያን ሁሉ አስደናቂ የብራና መጽሐፍ ያን ሁሉ የወርቅና የብር ያን ሁሉ ልብስ ሲቃሙ ጥቂቶቹ ከንጉሠ ነገሥቱ ሬሳ ጥግ ቆመው ይመለከቱ ነበር። ወዲያው ሮበርት ናፒየር የቀረውን ወታደርና በኢትዮጵያም የቆዩትን አውሮፓውያን አስከትሎ ደረሰ። ከዚያም ወደ አጼ ቴዎድሮስ ሬሳ ቀረብ ብሎ ዘቅዝቆ እየተመለከተ በእርግጥ የእሳቸው ሬሳ ነው አለ። ራሳቸው ናቸው አለ ዋልድማየር። ልክ ነው አለ ሚስተር ራሳም። እኒህ ነበሩ። ግሩም ነው። እውነተኛ ጀግና ኖረዋል አለ ናፒየር ራሱን እየነቀነቀ። ከዚያም በመቅደላ አናት ላይ ሰንደቅ ዓላማቸውን ለመስቀል ሊሄድ ሲጀምር ራሳም ወደ ናፒየር ዘወር ብሎ ስሞት እንድትቀብረኝ ቤተሰቤንም ወደ እንግሊዝ ሀገር እንድትወስድልኝ ብለው የጣሉብኝ አደራ ስላለ ላስነሳና እንዲቀበር ላድርግ አለ። መልካም ነው አስነሱና እንዲቀበር አድርጎ አለ ናፒየር። ናፒየር ሲሄድ ራሳም፣ ዋልድማየር፣ ስተርንና ሌሎችም በኢትዮጵያ የቆዩ አውሮፓውያን አጼ ቴዎድሮስ ወደ እንግሊዞች ሰፈር ሂዶ እንዲቆይ አሰናብተውት የነበረው አቶ ሳሙኤል ሬሳውን ከበው ቁመው ነበር። ከዚያም ጥይት እንዳይመታቸው ከለል ወዳለ ቦታ ሆነው የቆዩት የአጼ ቴዎድሮስ ቤተሰቦችና በመቅደላ ያሉ ካህናት እንዲጠሩ ሰው ልከው ንግግራቸውን ቀጠሉ። ይህን ጨቋኝ ግፈኛ እንደዚህ ጥሎ ያሳየኝ አምላክ ስሙ ለዘላለም ይቀደስ አለ ስተርን። አሜን አለ ሮዘንታል። እኔ በዚህ አልስማማም አለ ዋልድማየር። አዎ ምንም ቢያጉላሉን ይህን የመሰለው እድል ሲደርስባቸው ሰዎችና ክርስቲያኖች እንደመሆናችን መጠን ልናዝንላቸው ይገባል አለ ማርቲን ፍላጅ። ይህ አረመኔ ሐዘንን የት አውቆት ነው የሚታዘንለት አለ ስተርን። ልክ ነው አለ ሮዘንታል። ምኑ ነው ልክ? አረመኔ ከሆነ መሞቱ ላይቀር አርዶን ቢሞት ማን ያግደው ኑሯል? ጨካኝ ካደረጉት ጠንቆች መካከል እኛ አውሮፓውያኑ ዋናዎቹ ነበር። እኛው አናርፍ ብለን ስንክለፈለፍ መልሰው አሰሯችሁ እንጂ ድሮስ ቢሆን ለሚስተር ራሳም ፈተውለት አልነበረም አለ ዋልድማየር። እውነት ነው። እነ ዶክተር ዲክ እየመጡ ባይዘባርቁ ቆንስል ካሜሮን ለሽፍቶች በርቱ፣ እንግሊዞች ይመጣሉና በዚያ ጊዜ መታወቂያ ይሆናችኋል እያለ የይለፍ ወረቀት ይሰጣል ሲባል ባይሰሙ እንግሊዞች ከኢትዮጵያውያን ይልቅ ለቱርኮችና ለግብጾች ማድላታቸውን ተረድተው ባይጠራጠሩ ለቀውልን ነበር። ጥፋቱ መቼም የጋራ ነው አለ ራሳም። እኔ ባመጣሁት ደብዳቤ እምቢታልህ እንወጋሃለን የሚል ቃል ባይጨመርበት ኑሮ ምጽዋ ድረስ ተልከውላቸው በነበሩት ሰራተኞች ወደ ደብረ ታቦር እንዲደርሱላቸው ቢሆን ኑሮ እሳቸውም እስረኞችን መፍታታቸው አይጠረጠር ነበር። ይህ ሁሉ ወጪና ድካምም አያስፈልግ ነበር አለ ማርቲን ፍላጅ። በዚያም ብሎ በዚህ አፍሪካ እጅግ ታላቅ የሆነ ጀግና አጣች። አብሬያቸው በቆየሁባቸው ጊዜ ሁሉ ልዩ የሆነ ትልቅነት አይጨባቸዋለሁ። እርግጥ ነው በአንዳንድ ነገሮች ክፉና የማይጨበጡ ሰው ይመስሉ ነበር። ነገር ግን በፍርድ ላይ ያላቸውን ትክክለኝነት፣ በሰላም ለተቀመጠላቸው ሕዝባቸው የሚያደርጉለትን ጥበቃና ጥንቃቄ፣ ለወታደሮቻቸውና ለቤተሰቦቻቸው ያላቸውን አሳቢነት እንደኛ ያየ እኒህን ሰው ጨቋኝ ገዢ ለማለት አፍ አይኖረውም። ዶክተር ብላንክ አንድ ጊዜ አባይን ስንሻገር ያደርጉት የነበረው ትዝ ይልሃል? አለ ራሳም። አዎ ያን ጊዜ አንተን እንኳ ድጥ ጥሎ እጅህን ይዘው በአረብኛ እያነጋገሩ ሲያነሱ አይቼ ምንድነው ያሉ ብዬ ብጠይቅህ አይዞህ አትፍራ ብለው ነው ያነሱኝ ያልከኝ ጊዜ አይደለም? አለ ሄንሪ ብላንክ። አዎ ያን ጊዜ አብሯቸው የወደቀው ይኸው መልካሙ ሰው ራስ እንግዳም ነበር። ስንት ሰው በውሃ ይበላል ወይም ተረግጦ ይሞታል እያልኩ በማስብበት በዚያ ጊዜ እንግዳ ያን ሕፃን ተመልከተው፣ እንግዳ ይቺን ሴት ተመልከታት እያሉ ያን ሁሉ ሰራዊት አንድ ባንድ እየተመለከቱና የደከመውን እጁን ይዘው እየረዱ ያሻግሩት ነበር። በእርሳቸው ጥበቃ ስር ላለ ሕይወት ሁሉ የነበራቸው ጥንቃቄ ሲታይ ነፍሰ ገዳይ የሚባለው ስድብ ይከብድባቸዋል አለ ራሳም። እንግዳ ብትልስ ትዝ አለኝ። እሱ እኮ ፈረንጆችን እንፍጅ ብሎ ነበር አሉ አለ ዋልድማየር። እንግዳ መላኩ ራስ እንግዳ እንኳን እሱ ማንኛውም ኢትዮጵያዊ ይህን አለ ብዬ አላምንም። ስንቱ ናቸው ስንለቀቅ በደስታ የተፈነቀሉት። ራስ እንግዳ እንዲህ ያለውን ተንኮል አሰበ ብዬ ካመንኩ በዓለም ውስጥ አንድም መልካም ሰው የለም ብዬ እንዳመንኩ ቆጥረዋለሁ። እንግዳ እኮ እውነት እንግዳ ሰው ነበር አለ ሚስተር ራሳም። እሳቸው ደግሞ እንዲህ ያለ ቅሌት የት አውቀውበት አለ ሐዘን ያጠወለገውን ፊቱን ትናንትናውን ሳሙኤል ሳሙኤል ሲሉት እንዳልነበረ አሁን በድን ሆኖ ወደሚያያቸው ንጉሠ ነገሥት ሬሳ እንዳዞረ ወሬ ሰማሁ እንጂ እኔም ማይታየው አለ ዋልድማየር። ወሬማ ይህን ሁሉ ጥፋት አድርሷል አለ ራሳም። አይ የሰው ተፈጥሮ አሁን በቀደም ዕለት ሲያነጋግሩን የነበራቸው ግርማና ጸጋ ሁሉ ያ ሰውን የሚማርክ አነጋገራቸውና አስተያየታቸው፣ ያ ትሕትናቸውና ልግስናቸው አሁን እንዳልነበረ ሆኖ ሲታዩ አይገርማችሁም? አለ ዶክተር ብላንክ። ይህ የተረገመ ኦቴሎ በተጫዋችነትማ ማን ይወዳደረዋል? ዶክተር ዲክ የቤተ ዘመዶቻችንን ደብዳቤ ያቀረበለት ጊዜ የሆነውን አይተሃል አይደል? አጎንብሶ ማሩኝ በድያችኋለሁ አላለም? እኔ እኮ ተርሱ ጋር በምንገናኝበት ጊዜ ሁሉ ያሰረኝ፣ በጥፊ ያስቀጠቀጠኝ፣ ያስገረፈኝ ሁሉ ይረሳኝና ወደ እስር ቤቱ ስመለስ ነው ክፋቱ ሁሉ ትዝ የሚለኝ። ተወዳዳሪ የሌለው ተጫዋች አለ ስተርን። የተፈጥሮ ትሕትናው እንጂ ማን አስገድዶስ? ማንንስ ፈርቶ ለሰው ይጨነቃል? ትሕትናው ደግሞ ለእኛ ብቻ አይደለም፣ ለአገሩ ሰዎችም ያው ነበር። የመጨረሻው ድሃ በፊቱ ቀርቦ የፈለገውን ያመለክተው ነበር። ቀማኛ ገንዘቡን የዘረፈው ሰው ገንዘቡን ከንጉሱ ተቀብሎ ንጉሱ ቅሚያው በተፈጸመበት አካባቢ ያለ ሌባና ወንበዴ ሁሉ ታድኖ እንዲያዝ ያስደርጉ ነበር። እኔ ራሴ በሜዳ ላይ ተቸግሬ ላየኋት ድሃ ሴት ተበቅሎ ወርደው ሸማቸውን አውልቀው ያለብሷትና በኪሳቸው ገንዘብ ስላልነበረ ከኔ አምስት ብር ተበድረው ሲሰጧት አይቻለሁ። ከጊዜ በኋላ እንዲያው እግዚአብሔር ፈረደባቸው እንጂ እሱስ ትልቅ ሰው ነበሩ አለ ዋልድማየር። ለአንድ ቀን የማይመክት ጀግና አለ ሮዘንታል። አቤት አቤት፣ ቴዎድሮስ የተሸነፈ ዛሬ ነው ማለት ነው? የተሸነፈው ዛሬ አይደለም። ቴዎድሮስ የአገሩ ሰዎች እንዳይተርፍ አድርገው ቀጥቅጠውት በእግዚአብሔር በተሰጠው ልዩ ኃይል እንደምንም እየተንገዳገደ መጥቶ መቅደላ ላይ የወደቀ ጀግና ነው። ዝም በል ወንድሜ፣ የድል አድራጊዎችን ክብር እንዳታስነካኝ። አለማወቅ ቴዎድሮስ ተሞተ ስንት ዘመኑ አለ ዋልድማየር። በዚህ ጊዜ እቴጌ ጥሩ ወርቅ ከንጉሠ ነገሥቱ ቤተሰብ ጋር እየጮሁ ደረሱ። በዚያው የተገኙት ጥቂት ኢትዮጵያውያንና ካህናቱም ተሰብስበው እያለቀሱ ደረሱ። ከፈረንጆች መካከል ብቻውን ቆሞ የቆየው አቶ ሳሙኤል አላቃሽ ስለደረሰለት በሁለት ዓይኖቹ ተንቸርፎ የቆየውን እምባውን እርግፍ እያደረገ ጌታዬ ጌታዬ እኔ ተመሬት ላይ ልደፋ ብሎ የሬሳውን አንገት አቅፎ ቀና ሲያደርግ ሚስተር ራሳምና ዋልድማየር ረዱትና አጼ ቴዎድሮስ በዚሁ ቀን ቁስለኛና ሬሳ ሲያስነሱባቸው ከቆዩት ቃሬዛዎች በአንዱ ላይ አደረጉት። ከዚያም ካህናቱ ልብሶቻቸውን አደግድገው እያለቀሱ በታላቅ አክብሮት ሲያነሱት፣ ጥቂትም ቢሆኑ በዚያ የተገኙ ኢትዮጵያውያን ሁሉ ሲጮሁና በእንባ ሲበጠበጡ፣ ከፈረንጆቹም ብዙዎቹ መሀረባቸውን እያወጡ አይኖቻቸውን መጥረግ ጀመሩ። ሚስተር ራሳም ይህን ሁኔታ ሲያይ ወደ ዋልድማየር ዘወር ብሎ እኔ የእነዚህ ሰዎች ባህሪ አይገባኝም። አሁን እንደዚህ የሚያርዱት ንግሥት ጥሩ ወርቅ ከእኒህ ሟች ጋር ለብዙ ጊዜ ተኮራርፈው ሳይተያዩ ኑረው በቅርቡ ነው የተገናኙ። በመካከላቸው ያለው ግንኙነት ከነጭራሹ ላይቋረጥ የቻለው አለማየሁ በሚባል የስድስት ዓመት ሕፃን ብቻ ነው ይባላል። ካህናቱ ጭራሽ አይወዷቸውም ነበር። ሕዝቡም ሲፈራቸውና ሲሸሻቸው ቆይቷል። አሁን እንደምናየው ግን አንድም ኢትዮጵያዊ የሚጠላቸው አይመስልም አለ። ከዚያም ካህናቱ የአጼ ቴዎድሮስን ሬሳ በወርቀ ዘቦ ግምጃ ገንዘው በመቅደላ ራሳቸው ወዳሰሩት የመድኃኔዓለም ቤተክርስቲያን ይዘው ሲሄዱ እዚያ የነበሩ ኢትዮጵያውያን ሁሉ የመጨረሻዋን የእንባ ጠብታ ሳይነፍጓቸው በእንባ እየታጠቡ ተከተሏቸው። በዚህ ጊዜ ሮበርት ናፒር ሰንደቅ ዓላማውን ሰቅሎና አዋጅ አስነግሮ በአጼ ቴዎድሮስ ዕቃ ቤት የተገኘውን ልዩ ልዩ የክብር ዕቃና ብዙ መጽሐፍ በጥንቃቄ አስቆጥሮ ይዞ ከነ ሰራዊቱ ስለተመለሰ ነራሳም አጼ ቴዎድሮስን ለመቅበር ሳይችሉ ጉዞ ጀመሩ። ምን ነራሳም ብቻ አሳዛኙ ንጉሠ ነገሥት ሕይወታቸው ካለፈ ሌት ተቀን ባትነው በአንድነት በመሰረቱት ሀገራቸው ለቤተሰባቸው መጠጊያ ስላልነበረ እቴጌ ጥሩ ወርቅ ከጥቂት ጊዜ በኋላ እናቱንም ያጣው ሕፃኑ ስደተኛ አለማየሁ ቴዎድሮስ የቀሩትም ሰዎቻቸው ሁሉ አደጋ እንዳይደርስባቸው ቆሞ የመቅበር ዕድል ሳይኖራቸው መቅደላን የእንባ ነጠብጣብ ጥለውባት ወደ እንግሊዞች ሰፈር ተጓዙ። ሚስተር ራሳምም ለአደራው ታማኝ ሆኖ የአጼ ቴዎድሮስን ቤተሰብ በሚገባ አክብሮት ተቀበለ። እንግሊዞችም በእውነተኛ አክብሮትና ርኅራሄ ያዟቸው። አጼ ቴዎድሮስ ተገቢው ጸሎተ ፍትሐት ተደርጎላቸው ወደ መቃብር ሲወርዱ ከጸሐፊዎቻቸው አንዱ የነበረ ሰው የሚከተለውን እየገጠመ አለቀሰላቸው። ስማኝ እጮኻለሁ የአገሬ ወንዝ በሽሎ፣ እምባዬን ተቀበል የአገሬ ወንዝ በሽሎ፣ ዘወትር እንዳይጎርፍ ታንተ ተቀላቅሎ፣ በየቦታው ይዙር በጋ ተከረምት፣ በፍጥነት እንዳይደርቅ ወድቆ በመሬት ከጎርፍ ጋር ይዙር ከአገር ወደ አገር መሬቱን አቋርጦ ይግባ ወደ ባህር የታጠቀን ስቃይ ለሁሉ እንዲነግር መቅደላ መቅደላ ገደቢት ተራራ አጥንቴ ባንተ ላይ ይበተን ይዘራ የታጠቀን ስቃይ እንዲኖር ሲያወራ መቅደላ መቅደላ መቅደላ መቅደላ ወይ አደፋፈርህ ታጠቀን ስትበላ ቀድመህ በጠላት መድፍ ባትተኳኮስ ትቃጠል ነበረ እሳቱን ሳትጎርስ። በልንባዬ ውረድ ምድሩንም ማርሰው ለሰው እንዳልነግረው የለም ልብ ያለው ሰው አንተ ያበሻ ሙሴ በበረሃ እየዞርክ ህዝብን የመራኸው አሰርቱ ቃላትን ህግን ያስተማርኸው ያበሻው አብርሃም እድሜህን በድንኳን ስትዞር የጨረስከው አንተ ያበሻ ዳዊት ልብ አምላክ የሆንከው የብልሆች ብልህ አበድክ የተባልከው አንተ የደጎች ደግ አውሬ የተባልከው የሟቾች ደም መላሽ ገዳይ የተባልከው ጌታዬ ጌታዬ ጌታዬ ጌታዬ ይህን ጉድ ለማየት ተጣለኝ እጣዬ በዚህ ተምጨነቅ ሳስብህ ስራራ ጥራኝ አባት አጠቅ ልጓዝ ካንተ ጋራ በዚህም ጊዜ የዚህን አልቃሽ ግጥም ህዝቡ ተቀብሎ ሲተምና በእያንዳንዱ ሰው ፊት እንባ ሲፈስ ይታይ ነበር ተፈጸመ
አባገረኝ ሞተ የወዴ ወዳጅ አባገረኝ ሞተ የወዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ እኔ መዩ ቱርክ ባይ የምሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነኝ ሺህ ገመድ ሺህ ጉራች የሸዋ ፈረስ አንድ ጥርኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥርኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ፈረሱ አባት ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ ነዩ ቱርክ ባይ የምሸሽ ነኝ መቅደላ መቅደላ አንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋራ እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ አውሮፓም ያውቆሃል፣ አፍሪካም ያውቆሃል፣ እስያም ያውቆሃል። እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ። አባትና እናቱ አላንድ አልወለዱ አባት አጠካሳ ያወንዱ ያወንዱ እኔ መዩ ቱርክ ባይ የምሸሽ ነኝ። የትግሬንም ንጉሥ ሲንቁ ሲንቁ የሸዋንም ንጉሥ ሲንቁ ሲንቁ ወንድ ያለ ራሶ ገለውም አያውቁ እኔ መዩ ቱርክ ባይ የምሸሽ ነኝ። ገደልን እንዳይሉ ሙተው አገኟቸው፣ ማረክን እንዳይሉ ሰው የለበጃቸው። ምናሉ እንግሊዞች ሲገቡ አገራቸው፣ መቼም ሎሪ አይመቹም ተንኮለኞች ናቸው። ለመዩም ቱርክ ራእይ የምሸሽ ነኝ እንደ አፄ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርምሞ ሸኟቸው ሳያነጋግሩ እኔ መዩ ቱርክ ባይ የምሸሽ ነኝ